hello ጤና ይስጥልኝ ምን ልታዘዝ ቴሌቪ
ጤና ይስጥልኝ ቴሌውን እንትን ጨዋታ እየተጫወትኩ አሸንፌ ነበር።
እሺ ምን አሸነፍ የሰበሰብኩ የሰበሰብኳቸው ቁጥሮች coin ና ቴሌዊን የሚል
አዎ coin ትንሽ ማለት coin የቴሌቪዥን ምንድነው ማረገው?
የ- coin ማለት የጥያቄና መልስ መመለሻ ትኬት ደግሞ ችሎታን መሞከሪያ ነው
እ፣ ቴሌዊን መልሼ ደግሞ ልሞክርበት።
አዎ
ኦኬ እሺ፣ አመሰግናለሁ።
አሜን እሺ